Hello ጤና ይስጥልኝ።
hello አቤት
ሰላም።
አቤት
አይሰማም እንዴ?
ይሰማል። ምን ደርሰዋል?
ኧረ፣ አይ አንድ ልጅ ነበርና
ምን ለማስመዝገብ ነው? ልጅ ለማስመዝገብ ነው?
አዎ፣ እሺ የስንት ዓመት ልጅ ነው?
የአምስት ዓመት
የአምስት ዓመት አዎ፣
እሺ በደንብ ያወራል ተሰጥቷል።
አዎ፣ በጣም
እሺ ስሙና የቤተሰቦች ስልክ ቁጥር አሉት?
አዎ፣ አለሁ።
እሺ ይንገሩኝ። እሺ ስሙ ወንድ ነው?
ያዕቆብ ያዕቆብ
እሺ ያዕቆብ ማን?
ያዕቆብ ይርጋ
እሺ አምስት ዓመቱ ነው ያሉኝ?
አዎ።
እሺ የቤተሰቦቹ ስልክ ቁጥር ይንገሩኝ።
እሺ አውጥቼ ልውልሻለሁ።
እሺ ደውሉልን። እሺ ወይ ደግሞ የእርስዎን ስልክ ለያዝና እ፣ ስንደውልልዎት ይነግሩናል።
በቃ እሺ።
እሺ ቁጥሮትን ይንገሩኝ የእርስዎ።
ዜሮ ዘጠኝ እሺ
ዘጠና አራት ዘጠና አራት አስራ ስድስት እሺ
ሰማንያ ሁለት
ሰማንያ ሁለት አስራ ሁለት
እሺ ስሞትም አልበል
እኔ አዎ ያሬድ
እሺ ያሬድ ማን
ያሬድ ያ- ይርጋ
እሺ ወንድምህ ነው
አዎ
እሺ እሺ እንደውላለን እሺ እ፣ የት ነው አድራሻው ግን የህፃኑ እ?
አድራሻችሁ የት ነው
ቦሌ ቦሌ አካባቢ እሺ እሺ እናመሰግናለን መልካም ጊዜ
እሺ